hello
hello hello hello Hello
አቤት ይሰማል ሰላም ጤና ይስጥልን።
አይ ይህንን message ላይ መጥቶልኝ ደውሌ አጠቃቀሙን ከእናንተ እንድለምድ ነበር እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሉ። መጀመሪያ
ኮከብ ሶ- ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ አዎ።
ለመጫወት የሚል አለ። ጥያቄ- ጥያቄና መልስ አለ። የድል ጨዋታ አለ። ድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ።
እሺ
እሺ ሰባት ቁጥር ላይ ቋንቋ ይምረጡ፣ ግልጽ እንዲሆንልን።
እሺ
እሺ መልካም እድል።
እሺ አመሰግናለሁ እሺ